ጤና ይስጥልኝ አለብሳ ጸጌታ የማቆ ጉዞ መረጃ አብሮ ይስጥልን። ሰላም ነው፣ እግዚአብሔር ይመስገን። ምን አይነት የእኛንም መረጃ እዛ ላይ እንድታስገቡት ነው ከጠቀማችሁ።
እሺ፣ እሺ።
የኡምራ ቪዛ እ ምን አሉ?
የሳ- የሳውዲ አረቢያ የኡምራ ቪዛ እሺ፣
አገልግሎት እንሰጣለን
አ- እሺ፣ እሺ። ደንበኛችን
እና- እና ማስገባት ትችላላችሁ።
አይ ለጊዜው አልጀመርንም።
okay፣ አይ በቃ መረጃ ከተጠየቃችሁ ብዬ ነው። እሺ እሺ፣ እሺ። ቴሌቪዥን ስለደወልን አመሰግናል። መልካም ቀን ይሁንልዎት።